አሎ ጤና ይስጥልኝ። ሽንኩርት ነበረኝ በእናትሽ እና የሆነ እንትን ደውሎ ነበር ግን አሁን ስልካቸው አይሰራም።
ትናንት order እይ- ያደረጉት ነው?
አብ እ?
ትናንት ነበር order ያደረጉት?
አዎ ነበረ።
እሺ driver ኦች አልደወሉም ዛሬ?
driver ኦቹ አልደወሉልኝም። ማለት ሰላሳ ዘጠኝ ቤት የሆነ ሰው ደውሎልኝ ነበረ እንደዛ አለችኝ። ግን አሁን የመኪና እምቢ አለኝ ስልኩ ባለ ሹፌሩን አቤልን ነበረ። አቤል ደግሞ ወደ ካራ አይደለሁ ሌላ ቦታ ነኝ አለ። ሌላ የት መስመር ነበር ነው።
የእሱ location?
ካራ ወሰን ነኝ።
ካራ ወሰን?
አዎ እሺ በቃ check ላርግና መልሼ ልደውልልዎት ማን ይዞ እሺ እንደወጣ።
ደውዪልኝ እስቲ እሺ በእናትሽ።
እሺ